حرت من قال نتكلم بالليل ሰላም በስተቤት
አቤት እንደ ሰላም ነች ሰላም ነው።
አለ እንዴት ነህ?
እ፣ ትናንትና እኮ የሆነ ብር መሀል ላይ ቆሞ ነበረች። አክቲቪቲ አላደረጋችሁም እስካሁን ሶስት ጊዜ አራት ጊዜ ብዙ ጊዜ ደውያለሁ።
መቼ ነው?
ትናንትና አስራ አንድ ሰዓት እ፣
ትናንትና ነው ውጭ ያደረከው?
አዎ እስኪ ትናንትና ቤት አስራ ስሜን አንድ ነበረህ ንገረኝ።
እ?
ቤት ስሜን ነበረህ ንገረኝ ወንድሜ።
አዎ ቤት ቤት ነበር ዜሮ ዘጠኝ ሰላሳ ዘጠኝ እሺ
ሰላሳ ሰባት እሺ
አርባ ሰባ አራት አርባ ሰባ አራት አዎ እና በስቲ ሰንቲሜ እንደ ውስጥ ነው እኮ ሶስት መቶ ብር ወትደረው አደረኩትና ወደ አካውንት እንድገባ ፈልገን ነበርኩት።
እኮ ቀኑ መቼ ነው ወንድሜ?
ትናንትና አስራ አንድ ሰዓት ሀያ አራት ደቂቃ ነው ስንት ብር ነው ያደረከው ወዲህ?
እ፣ ሶስት መቶ
withdraw ነው አይደለ?
አዎ
እሺ አሁን ልልክላቸው ነው። እሺ ለስንትሞች
እሺ፣ ጠብቅልኝ። እሺ፣ አሁን ልክላቸዋለሁ። ያስገቡልሃል ማንዋል። እሺ እሺ፣ እሺ ስለደወልክና ምልክላለሁ። መልካም እሺ ወንድሜ።
እሺ